መናገር ቅኔ ጀምራለች። አይበገር አይሸነፍ ፍቅሯ ያደርግ የለ አይኔ የኔስ ነገር የኔስ ጉዳይ ለታምር ታደለ ልቤ የዋለለ ማዕበል ነው ብሽንፍር ነው ንፋስ አዘል ሞገድ ሀያል ፍቅሯ ያሸንፋል ይጥላል ከወጥማ ሰብሰብ ማዕበል ፍቅሯ ሰብሰብ ወስዶ ሲያንሳፈፍ ሰብሰብ ማዕበል ፍቅሯ ሰብሰብ የሚያክነፈንፍ ሰብሰብ ማዕበል ፍቅሯ ሰብሰብ አይ ሲያስነፈንፍ ሰብሰብ ማዕበል ፍቅሯ ሰብሰብ እንዳውሎ